hello
hello ሰላም ጤና ይስጥልኝ
እግዚአብሔር ይመስገን ሰላም ነው አለን እግዚአብሔር ይመስገን
አለን የ YouTube እንትን ለመማር ነበር እሺ ይቻላል
okay online ላይ እንዴት ነው እንትን
YouTube account አሉት
እ YouTube account አሉት
YouTube account አዎ አዎ አዎ ወጌሻ ክላስ ተምረዋል ወይስ
አይ ለመማር
አሁን እየሰጠን የምንገኘው ኮርስ ኮ- ወጌሻ ስፔሻል ክላስ ነው። ትምህርቱ ኦኬ።
የሚሰጠው በሳምንት ለስድስት ቀን ብቻ ነው። ኮንቴንት ኤዲቲንግ፣ ማርኬቲንግ፣ በጎ አድራጎት ከእነዚህ ውስጥ የፈለጉትን ኮርስ መርጠው መማር ይችላሉ።